ቢሮአችሁን ፈልጌ ነበር እና የቱ ጋር ነው?
ሀያ ሁለት አዲስ ስቴዲየም አለ አይደለም?
እ እ ጤና ጣቢያ ወይም ሀያ ሁለት አዲስ ስቴዲየም
okay ኤም ሀያ ሁለት
ሀያ ሁለት መብራቱ ጋር ማለት ነው። የድሮ ጤና ጣቢያ
okay መብራቱ ጋር እሺ።
አ እዛ ጋር ኤጅ ግሬስ ህንጻ የሚል አለ አስረኛ ፎቅ ላይ እሺ ኤች ግሬስ እንዛሽ አ አ